መንግስቱ ቤት
ሰላም ነው?
እግዚአብሔር ይመስገንም ነበር።
withdraw ወደ agent ላይ ነው እና
እሺ
ከ agent ኡ ወርታች ወረደብኝ። withdraw ወደ ቆራጩ አልሄድም። balance ላይ
እኮ approve የሚደረግ ነው ወይስ የት ነው?
approve አይደለም፣ agent ላይ ነው።
እሺ የት ነው? እሺ መጀመሪያ የት ነው? shop ቤት አሰበ ተፈሪ ሜላት
ተሰሪ አሰበ ተሰሪ ሚላ ጭሮ ማለት ነው።
እሺ ምንድን ነው የሆነብህ?
ብሩ ወርታች ነው የወረደው እንጂ withdraw አልሆነም ወይ deposit አልሆነም።
እም፣ እሺ አንዴ ቆይ እደውልልሃለሁ።
እሺ check ላድርገው። እሺ።